ጤና ይስጥልኝ። አሪፍ ሎዛ ነኝ። እባክዎን ልርዳው?
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን አብሮ ይስጥልኝ።
ከቴሌ ብር ወደ ኩዊክ ብር በአሪፍ ፔይ ሺ አምስት መቶ አስገብቼ ነበረ።
እሺ መቼ ነው እስካሁን ደንበኛችን?
አልገባም። ዛሬ
አንድ ሺ አምስት መቶ ብር ነው ያሉኝ።
አሀ፣ እሺ ደንበኛችን ስሞትም አልበል አልፈሪድ እንድሪስ
ማን አሉኝ? ይቅርታ አልፈሪድ እንድሪስ አልፈሪድ ድሪስ። እሺ ደንበኛችን ዘገብኩሎት ነው። አሁን በደወሉልኝ ቁጥር ነው ቴሌ የሚጠቀሙት?
አሀ፣
እሺ ደንበኛችን፣ እኔ አሁን በምነግረው ስልክ ቁጥር ቴሌግራም ላይ ሻት ልኩልናል ከቴሌ ብር የደረሱትን ማረጋገጫ መልእክት። መ- መስመር ላይ አሉ?
አለ።
እሺ ስልክ ቁጥሩ ልስጥዎት?
አይ ሰላም እሺ ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ሁለት ዘጠና ሁለት አስራ ሶስት አስራ ዜሮ አንድ ሀምሳ አምስት ከቴሌ ብር የደረሱትን መልእክት screenshot አድርገው ይልኩልናል።
እሺ እሺ እሺ ደንበኛችን፣ ሌላ ምረዳዎት ነገር አለ?
አይ በቃ ይሄ ብቻ ነው። አመሰግናለሁ።
እሺ እኛም እናመሰግናለን ስለደወሉ። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።